ሄሎ Hello ጤና ይስጥልኝ።
ደህና ናችሁ?
ሰላም ከቺፕቺፕ ነበር ምደውሎት።
በቆሎዬን እናንተ ፈንድሻ ልታረጉት ነው? አይ ያልደወልኩበት ስልክ የለም። ትናንት ያልደወልኩት የለም። ማታ ደውላችሁ ነበር መሰለኝ።
አው check ልናደርጉት ነበረ ያው ዛሬ መቀበል ከቻሉ ብለን ሌላው ኧረ እሱን ፍጥነት ነበረ።
ስለነበረ ነው። ይቅርታ በጣም አዎ፣ አዎ።
እሺ። ስለዚህ አይ፣ ነገር ነገ?
አትሎት ህብረት ባንክ የት ዋናው ነው?
መስሪያ ቤት ዮቤክ ዮ- ሰንጋትራ ማለት ነው።
ዮቤክ ነው።
ይሄ ኮሜርስ ፊት ለፊት ያለው ዋናው መስሪያ ቤት አለ አይደለ? ልጆቹ እኮ ያውቁታል ብዙ ጊዜ የእኛ ሹፌሮቻቸው።
Okay። ያው እኔ እዚህ ጋር exact location ኡን ለማስገባት ነው።
ሰንጋተራ ዮቤክ እሺ። ስለዚህ ይቅርታ በጣም ነገ ችግር እንልክሎታለን።
የለም። ህብረት ባንክ ዋናው መስሪያ ቤት ነው።
እሺ፣ እሺ፣ እሺ እናቴ፣ እሺ፣ ቆንጆውን መልካም።
እሸቱን በይልኝ።
እሺ። ቆንጆ ነገር እንልክሎታለን።
እሺ፣ እሺ፣ Thank መልካም you።
ምሽት።
እሺ።
እሺ።